አብሬሽንም እንትን ደውዬ ነበር ሰማንያ ስልሳ ሰባት ሰማንያ ሰባት ደውዬ ነበርና ስልክ አይነሳም። አንድ ጥያቄ ፈልጌ ነበር።
ምንድን ነው የፈለጉት?
አስር ተኩል ምናምን የተባሉ እንትን እህቴ ናች እና okay አየር መንገድ ነው የፈለጉት?
አዎ አ፣ ተሳስተዋል። ስልክ አየር መንገድ ስልሳ ሰባት ሰማንያ ሰባት ነው።
አይነሳም ስልክ። እሱ እንዴት ነው የምናደርገው? ቢያንስ ሀያ ደቂቃ ቢሆን ቆይቻለሁ፣ ግን አይነሳም።
አለበት ይሄ ሌላ የሌላ ድርጅት okay የእነሱ ስልሳ ሰባት ሰማንያ ሰባት ነው።
አ፣ ስልሳ ሰባት ሰማንያ ሰባት ነው። ሲነሳ መጠበቅ አለበት። በጣም ይቆያሉ።
አረ በጣም አዛ ነው። በቃ ሲያስጠላ ነው።
አ፣ አ፣ ትንሽ